ሄሎ ሰላም ጤና ይስጥልኝ። Best Bet ከራኔ እባክዎ ምን ልርዳዎ?
አይ withdraw አድርጌ ግን ወደ account ያልገባልኝ።
የቻፓ ውጭ ነው ትላንትና ነው
አይ ዛሬ ነው።
ዛሬ ነው።
አ
ይቅርታ እሺ፣ የ Best Bet ቁጥርህን ንገረኝ።
ስልሳ አራት
የደወልክበት ነው?
አ እሺ ይቅርታ። እሺ ሶስት መቶ ብር ነው አባ።
አዎ እሺ ሶስት መቶ ብር ማለት ነው በ voucher ነው ያደረግከው።
አ withdraw ያደረግከው በ voucher ነው እና ወደ ንግድ ባንክ ወይም ደግሞ ወደ ተለያዩ የባንክ አማራጮች ሆነም ደግሞ ወደ ቴሌብር ቁጥር አይገባም። እሺ በ voucher እም።
withdraw ያደረግከው ገንዘብ እም፣ እ።
መውጣት የሚችለው በ cash ነው። የ Best Bet ሱቅ ሄደህ ኮድ አሃ አለው voucher ኮድ አለው የምስጢር ቁጥር የሚሰጥህ ራሱ Best Bet website የሚሰጥህ የራሱ የሆነ የምስጢር ቁጥር አለው ለ voucher transaction እሱን